he mutters.
ሄሎ
ሰላም ያው ያው ተገናኛችሁ ከከስተር ጋር ከከስተር ጋር ተገናኛችሁ እንዴ?
እ ስልክ እኮ አይሰራም። ስልኩ አይሰራም።
እ እ ስልኩ አይሰራም።
አይሰራም አይደል? እሺ በቃ መ- መልሰው። እሺ
በመልሰው
አዎ፣ ኦርደሩን መልሰው። የአእምሮኝ ኦርደር ነው አይደለ?
አአ
በቃ እስኪ ጁስ ነው የምትመልሰው። እሺ
አዎ ወሰን ስላለው ትንሽ ደቂቃሽ
ምን አልከኝ?
ወሰን ነው ያለሁት። በቃ መልሰዋለሁ። እሺ
መቀበል እችላለሁ?
ወሰን በቃ መልሰዋለሁ። መልሰዋለሁ።
እሺ የምትመልሰው አእምሮኝ ሳይሆን እስኪ ጁስ ነው። እሺ
እስኪ ጁስ አዎ፣
ከቻሎን ከቻሎን ያወጡት ከአእምሮኝ
አንተ ጁስ ነው መልሰው።
ምን አልከኝ? ሄላው ሄላው እስኪ ነው መልሰው።
እስኪ ነው። አዎ አስራ ሁለት ሰባ ሁለት ነው አይደለ? ኦርደር ነበር ያልከኝ?
አስራ ሁለት ሰባ ሁለት ከአምሮኝ ነው።
አዎ በቃ እስኪ ጁስ መልሰው እና ስትመልስ አሳውቀን። እሺ ሄላው እሺ እሺ እሺ